ሄሎ
ሄሎ ሄሎ፣ አቤት፣ ሰላም አቤት።
ህይወት አቤት ይሰማል። ከ ChipChip ነበር የምደውልልዎት።
አዎ አሁን አገኟቸው
አገኟቸው?
አዎ
እሺ፣ እሱን check ለማድረግ ነው። እሺ እሺ እሺ